ጤና ይስጥልን። ቤት ቤት ረዴት ነው የምንረዳው?
የሆነ ብር ሊደረግሰው ነበር ነ ይዘደርግልኝ
እሺ አሁን በደወልክበት ስልክ ነው?
ወይ ዳዊት ወይ አብሰር አዎ
ስንት ብር ነው
አምስት ሺህ ብር እ እንዳቱ አምስት ሺህ ብር አይ
እሺ ገብቶላል። እሺ check አድርገው።
እሺ አረግሽ አሁን አዎ እሺ መልካም ቀን።
እሺ እሺ